የአንቺ ጉዳይ
hello hello ወይ አብስራ እንዴት ነሽ? ሰላም ነው? ከቤት ከቤት ነው የምደውልልሽ። ገዛኸኝ ፈልገሽው ነበር? እ ምን አልሽኝ? ይቆራረጣል። hello ወይ ይቆራረጣል። hello ይቆራረጣል። ምን አልሽኝ?
ገዛኸኝ ብቻ ነው የሚሰራው አለኝ ትናንትና እኮ በቴሌግራም እ እ በቴሌግራም ገዛኸኝ ነው የሚሰራው እሱ ደውይለት አለኝ።
ምንድን ነው የተበላሸብሽ?
ይኸውልህ ፕሪንተር ነው ፕሪንተሩ አላወጣም ማለት ድሮ ቆይ ኤንጅሉ ላይ ገብቼ እንትኑንም ፕሪንተሩን ዳውንሎድ ማድረጋ ማናጀሯ ናት እምቢ አለችሽ?
እ ማናጀር ቤት ማን ማናጀሯ ናት?
ይችላል
ሄሎ
አይ ባ- ቤት ማን ማናጀር የሚለው ነው እምቢ ያለሽ?
አዎ ቢስማ ማናጀሩን የኤንጅል ውስጥ ገብቼ አይደለ ዳውንሎድ ማድረግ የነበረው አዎ አሁን ላይ እንዳለኝ እስቲ ኤኒ ዲስክ ላኪልኝ። መጀመሪያ እኔ ልሞክረው። ላኪልኝ ኤኒ ዲስክ ይሄ ዲስኩን ሰፖርት ላይ ላኪው።
በቃ እሺ ዲስኩን ልክልሃል እሺ እሺ እሺ